ሄሎ ሄሎ ሰላም ሰላም ነው?
አለ እግዚአብሔር ይመስገን።
ቴክኖሎጂ እ ስኬት ቴክኖሎጂ አዎ።
Okay፣ እንትን እንትን attachment አላወጣልኝ ብለው ነበረ።
አዎ ቅድም በአርባ ሁለት ሰባ ስምንት ሰባ አራት ዜሮ ሁለት እም።
ላይ ደውላ እም።
እሺ አሁን transfer ላደርግልሽ መስመር ላይ ጠብቂው እሺ
እስኪ ልጠብቀው፣ ግን የሆነ ሌላ ስልክ ሰታኝ ነበር። እሷም ግን busy ነው፣ አይሰራ አይሰራም፣ busy ነው።
ይሄ ያነሷል customer እያወራ ያነሷል customer በዝቶበት እያወራ ስለሆነ ነው Okay፣ ዜሮ አንድ ቤት ነው።
አይ ዜሮ አንድ አይደለም እም።
ስንት ቤት ላይ ነው የደወልሽው አንቺ ዜሮ አንድ
አይ አይደለም ዜሮ አንድ አስራ አንድ አስራ ሶስት ሀምሳ ሁለት ምናምን።
ማለት እንደዛ የሚባል የለም ቁጥር እሺ፣ አንቺ ላኪልኝ እናንተ ብላ።
ስኬት ቴክኖሎጂ ብለሽ ነው አይደል የደወልሽው አዎ በቃ አሁን transfer አደርግሻለሁ መስመር ላይ ጠብቂ እሺማ እንዳትዘጊው እሺ